ጤና ይስጥልኝ አሪፍ ነኝ ማለቴን ባኮ ምን ልርዳዎት?
ሰላም ሰላም ጤና ይስጥልኝ አብሮ ይስጠን ሰላም በቴሌ ብር ክዊክ ብር እንትን ዲፖዚት አድርጌ ባላንስ እስካሁን አላሳየልኝም።
ሄሎ አይሎ
መስመር ላይ ያሉ እ እ
ሄሎ ሄሎ አይሰማም።
አሁን ይሰማል።
ዲፖዚት አድርጌ ለክዊክ ብር እንትን በእናንተ እሺ እ፣ ገንዘቡ update አልተደረገ።
እሺ ምን ያህል ብር ነበር?
ሁለት ሺ አንዱ አንድ ስልሳ ብር አንዱ ሁለት ሺ ብር።
እሺ ደንበኛችን መቼ ነበር የሞከሩት?
አሁን አስር ሰዓት አካባቢ አስራ አንድ ሰዓት አካባቢ።
እሺ ቴሌ ብር የሚጠቀሙበት አሁን የደውሉበት ቁጥር ነው?
አዎ አዎ።
እሺ ስሞትን ይንገሩኝ።
ካሳሁን አብርሃም
እሺ የስጡን መረጃ እኛ መዝግበናል። አሁን ስልክ ቁጥሩን ስጦትና screenshot አንስተው ቴሌግራም ላይ ላኩልን።
ስልክ ቁጥር ምናልን?
hello hello
እሺ ቁጥሩን የያዙ ልስጦት እሺ፣ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
አስራ ሶስት ዜሮ አንድ አምሳ አምስት ሀምሳ አምስት መጨረሻው አስራ ሶስት ዜሮ አንድ አምሳ አምስት እሺ።
አ በዚህ ላኩልን። እሺ ሌላ መረዳውት ነገር አለ?
ኧረ ችግር የለም እሺ።
እሺ ስለ ደውል እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
እሺ